ሄሎ
አሎ ጤና ይስጥልኝ ቤተሰቤት አዎ እንትን ስትል እንትን ነበረ የማታ በዚህ ስልክ ማለት ነው።
እሺ በዚህ በመቶ ሀምሳ አስገብቼ እስካሁን አልገባም። ማታ አራት- ማታ አራት ሰዓት ማለት ነው።
በዚህ ቁጥር አበስቲ ቁጥር
ትናንት ነው የሞከርከው አዎ ተ- ማ- ማ- ትናንት ማታ አ- መቶ ሀምሳ ብር አ- አራት ሰዓት አካባቢ እሺ ትንሽ ትቀኛየውልን አ።
ገብቶላል እሺ ቼክ አድርገው አ- አይሽ እሺ አባ- ታንክ እሺ ይወልካም